እሺ አድናቆት hello ጤና ይስጥልኝ thank you
ጤና ይስጥልኝ አብሮ ይስጥልኝ አ ከክፍለ ከተማ ነበር የደወልነው።
እሺ
ትግሬ አዲግራት ውስጥ ነው።
እሺ
እሸቱ እሸቱን ማግኘት ፈልገን ነበርና ለዛ ነው።
እሱን ቀጥታ ማግኘት አይቻልም። ምን ነበር ጉዳያችሁ?
ጉዳያችን ያ የ- የተቋረጠ ቤተክርስቲያን አለና እሱን ሊያስተዋውቅልን ፈልገን ነበር።
እሺ እ አሁን ላይ ለቤተ ክርስቲያን ጉዳይ አጠቃላይ በጎ አድራጎት ጉዳይ መመዝገብ አቁመናል። ከአንድ ሺህ በላይ የተመዘገቡ ግለሰብና ተቋማት አሉና እነሱን እስከምናስተናግድ ለጊዜው መመዝገብ አቁመናል። ሌላ ጊዜ ማስታወቂያ ሲወጣ ይደውሉልን።
አመሰግናለሁ።
እሺ እናመሰግናለን። መልካም ጊዜ ይሆንልዎት።